ጤና ይስጥልን።
ጤና ይስጥልኝ።
አብሬ ይስጥልን። Donkey Tube ነው የምንወደው።
እ ያው talent ያላት ልጅ ነበረች። እሱን ለመጠቆም ነው።
okay፣ ለመጠቆም ነበረ
አ ልጅ ለመጠቆም ነበር።
አ
እሺ፣ ስም ይነግሩኛል? የእርሱን
እኔ እ ሳሙኤል እባላለሁ።
እሺ፣ እ ልጅቷ እድሜዋ ስንት ነው?
አስር አመቷ ነው።
እሺ፣ ስልክ ቁጥሮትን ይነግሩኛል?
okay የኔ ሳይሆን እንትን እሺ፣ ቆይ ልየውና እሱ
እሺ፣ እሺ፣ እሺ።
ቆይ እያየሁት ነው። እሺ ዜሮ ዘጠኝ ሰማንያ ሰባት እሺ፣ 87
እ ሰላሳ ዘጠኝ አርባ አምስት
39 45
ሰማንያ አራት 84 እሺ፣ እንደውላለን። እናመሰግናለን።
እሺ thank you